ጤና ይስጥልኝ ሁሉ ስፖርት ነው ባኮም ልርዳው
ቅድም ደውዬልሽ ነበር message ላክልኝ ብለሽኝ በቴሌግራም ልኬልሽ ነበር ልከዋል አዎ ልኬያለሁ check አድርጊው በ deposit ያደረኩት ብር እሺ ማን ልበል ስሞትን ሸዊት
ሸዊት ማን ነው
ሸዊት የሚል ነው አ
እሺ አስተላልፈሎታል መልስ ስናገኝ እናሳውቁታለን
እሺ ቆያችሁብኝ ግን በጣም
ሲስተካከል እናሳውቆታለን በትዕግስት ይጠብቁ